አሎ አሎ፣ Hello፣ ይሰማል?
አይሰማም ምንም።
Hello፣ Office ኣችሁ የት ነው?
Office ኣችን ገርጂ ቦሌ ልደታ አለን። የቱ ይቀርቦታል?
ገርጂ ቦሌ ልደታ።
አዎ፣
ልደታ ምን ጋ?
ልደታ ፍርድ ቤቱ ጋር
ምንድን ነው ስሙ?
ልደታ መርካቶ የገበያ ማዕከል ground ላይ።
Okay እሺ። ገርጂስ ገርጂ ይሻለኛል መሰለኝ ከላፍቶ።
ገርጂ ደግሞ ከኮሪያ ሆስፒታል ወደ ቦሌ ሆምስ የሚወስደው መንገድ ላይ።
እ አዲስ ኪዳን ካህናት ቤተክርስቲያን አካባቢ።
አዎ፣ እሱን አለፍ እንዳሉ
እሺ ምንድን ነው ም- እንትኑ ማሟላት ያለብን?
ያው ቅድሚያ office መጥተው ሙሉ መረጃ መውሰድ ይጠበቅቦታል።
እዛ በኋላ ነው ገዛ ሲሆነው።
አዎ፣ ያው ሰው የሚፈልጉትን ነገር ካገኙ site ኦቹንም እናሳዩታለን።
Site ኡ የት የት ነው? አሁን እኮ information ጠይቁ በሰማንያ አንድ ሰማንያ ስምንት ስላሉ
አዎ፣ site ኦቻችን ወደ ቦሌ
እም፣ እንዲሁም ገ- ደግሞ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ እም።
ሰሚት፣ ጀሞ፣ ቱሉ ዲምቱ እነዚህ ላይ አፓርትመንቶች አሉ።
ሱቆችስ?
ሱቆች ደግሞ እንትን ላይ ሜክሲኮ ላይም አለን።
አ ground ምናምን ሱቅ ይመስለኛል።
አዎ፣ እንደዛ አለ ሜክሲኮ።
እሺ እሺማ በቃ በመጣና እንትን እላለሁ።
እሺ ስሙት አንድ ማለት ሁለት ቤቶች ገዛ ኤልሳቤጥ ምትኩ ኤልሳቤት። እሺ ምን ላይ ነው ማስታወቂያችን ያዩት?
አሁን በሬዲዮ ስናገር መኪና ውስጥ ቁጭ ብዬ ነው።
እሺ መቼ ይመቾታል?
አሁን አሁን መሬት አስተዳደር ነኝ። ነገ ስራ አለኝ። ሮብ maybe Okay እኛ ሞክር።
እስከ ምሽቱ አንድ ሰዓት ድረስ እንሰራለን። ምናልባት ኦ ቀን- እንደዛ ከሆነ ይችላሉ። ከአስራ አንድ በኋላ በቃ እስከ ምሽቱ አንድ ሰዓት አለን። የትኛው ቢሮ ነው የሚመጡት ገርጂ?
ገርጂ ይሻለኛላ።
እሺ እንደዛ ከሆነ እሺ ደውሉልኝ ከጠፋቦት ማን ልበል?
Seven
Seven አዎ በዚህ ስልክ ይደውሉ ከጠፋቦት እሺ እሺ። እኔ እናስኩኝ እሺ መልካም አመሰግናለሁ። እሺ አሜን። ሰውላ